ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
መልሼ ደወልኩኝ ከቺፕቺፕ።
እሺ እ፣ አሁን ዙዙን አውርቻት ነበረ። እ፣ product ኡ ዙዙን አውርቻት ነበረ አሁን እሺ እና product ኡን አልፈልግም ስላለችን ያው እኛ ተመላሽ እናደርግልዎታለን።
እሺ ወደ በላይም transfer ማድረግ ትችላለች። ወደ በእርሶ ስልክ አይደለም refer የሚደረገው?
ወደ ማን? አይ አይደለም፣ በራሴ ስልክ ነው መመለስ የምችለው።
እኮ አሁን በደወሉልን አሁን በደወሉሎት ማለት ነው።
አዎ አዎ።
አዎ እኮ ወደሱ ነው ተመላሽ የምናደርገው።
okay፣ ከዛ በኋላ create ማድረግ እችላለሁ እኔ። አዎ አዎ።
እሱ አዎ እሺ ይቻላል።
እሺ፣ እናቴ አመሰግናለሁ።
እሺ እሺ በጣም እሺ፣ እሺ።
እሺ።